Hello ጤና ይስጥልን።
አብሮ ይስጥልን።
ከቢጂአይ ጥሪ ማዕከል ነው የምንደውለው ደንበኛችን
ከየት?
ከቢጂአይ
እሺ።
ቤት አብርሃም ሬስቶራንት ነው።
አዎ አዎ።
ሰሞኑን ከቢጂአይ የቢጂአይ መለያ ቁጥሮዎትን የያዘ አጭር የጽሁፍ መልእክት ተልኮሎታል።
እ በበር ላይ ለጥፈዋል። እሱን ሌላ አላየሁም አይ እስካሁን።
በስልክዎ በስልክዎ ተልኮሎታል።
አልደረሰኝም አ- አልደረሰኝም።
እሺ ልንገረው ተያዙ እሺ። እሺ፣ ሀምሳ ቆይ አንድ
ቆይ ይቅርታ አንድ ጠብቂ።
እሺ ደንበኛችን እሺ። ሀምሳ አንድ
አስራ አምስት አስራ አምስት ሰላሳ ዘጠኝ ስልሳ ሁለት ሰላ- ሰላሳ ዘጠኝ ስልሳ ስልሳ ሁለት ሁለት አዎ የኦክሲጅን ማ- ማስሞላበት መለያ ኮዴ ነው አይደል?
አዎ የቢጂአይ መለያ ቁጥር ሲጠየቁ ከዚህ በኋላ አሁን የነገርኩዎትን ይናገሩ።
እሺ። ሀምሳ አንድ አስራ አምስት ሰላሳ ዘጠኝ ስልሳ ሁለት እሺ።
አዎ እሺ ሰላሳ አመሰግናለሁ።
ዘጠኝ ስልሳ ሁለት መጨረሻው እሺ እሺ አመሰግናለሁ።
ይሄን ለማሳወቅ ነው። መልካም ምሽት ደንበኛችን።
ሰላችሁ